ወይ እናት ደውዬ ነው ገቢው አዎ መቶ አምስት አምስት ሰባ ሶስት ተውት ብለው መቶ አምስት አምሳ ሁለት ሰባ አራት ነው የወሰዱት።
ሰባ እሺ በሰባ አራት የተቀበላችሁት order ምንድን ነው?
special juice፣ chocolate milkshake እና waffle
okay። ስለዚህ ሀምሳ ሁለት ሰባ ሶስቱ cancel ሆኗለው ምትይ?
አዎ በሱ አልወሰደም። ይቅለው እንደገና ሌላ አዘዙ።
ማን ነው ከቢሮ ነው
ይቅር ያሉ እ
አዎ ይመስለኛል።
እሺ እሺ፣ አመሰግናለሁ።
ምን ነው እሱ ላይ አልተጻፈም?
አይ driver መጥቶ በዚህ order number ሲጠይቃችሁ እ ሌላ driver ወስዶታል አሉኝ የሚል ነው። በዚህ order number ማለት ነው።
እኮ በሰባ አራቱ ግን ሌላ ሰው ወስዶታል። እሱን ጽፋችሁታል?
እስቲ ቆይ አንዴ መስመር ላይ ጠብቂኝ። ሀምሳ ሁለት ሀምሳ ሁለት ሰባ አራት ነው ያልሽኝ?
አዎ
እሺ ቆይ በዚህ order አለ። እሺ ስለዚህ ሀምሳ ሁለት ሰባ ሶስቱ cancel ነው አልሽኝ።
አዎ
እሺ እሺ አመሰግናለሁ።
እሺ፣ እሺ።